ሄሎ ሄሎ ሄሎ ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
ያስልኝ ጥያቄ ነበረኝ።
እሺ ጠይቀኝ እ፣ ከቤቲ ጋር ቅድም እያወራ ነበር በ- በቴሌግራም
ከማን ጋር ቤቲ ቤቲ የሚለው
ም- ይቅርታ አይሰማም ድምጽ
ከቤቲ ቤቲ ቤቲ okay
አዎ፣ እሺ እሺ መልስ ግን ምንም አልሰጠችኝም በአውራትም እንኳ ማለት ነው።
እሺ ጠይቀኝ ችግር የለው እንትን ነበረ እ፣ deposit አድርጌ ነበር ሶስት ሺህ okay ሶስት ሺህ ብር አዎ።
አዎ እና ወደ እንትኑ አልመጣለኝም ወደ balance ማለት ነው። እስካሁን ዜሮ ነው የሚለው።
እሺ message ምናምን ልከሃል
አዎ ልክ- ልክ- ልኬለታለሁ። አዎ ሁሉም ልኬለታለሁ አዎ ግን መልስ አልሰጠችኝም እስካሁን።
በዚህ ቁጥር ነው ቤት ቤትህ ነው በዚህ በዚህ ሳይሆን በ- በእህቴ ነው።
እሺ check አረግልሃለሁ አን- እ- እ?
እሺ። ወይ ደግሞ በዚህ ላክልህ እንዴ ለአንተ?
እሺ ላክልኝ ወይ አዎ ሀይ እኔ- ሀሚድ ብለህ ጻፍና ሀሚድ ብለህ ጻፍ እዛው እቀ- እቀበላለሁ አሁን ቤቲ ራት ለ- ለ- ራት break time ወጥታለች ለዛ ነው okay ለምን አ- እስኪ አንድ እሺ፣ እሺ።
የኔ እንትን እኮ ነው በ- በሌላ ነው ያለው የኔ ቴሌግራም በዚህ ቅሬ- ቁጥር አይደለምና ችግር የለውም በዛኛው አወራን እሺ በዛኛው አወራኝ እኔም መ- መልሰዋለሁ ያኛው እሺ በ- እስኪ ንገረኝ ምን ልበልህ ሀሚድ ብለህ ጻፍበት spelling እንዴት ነው ሀሚድ ሀሚድ ብለህ ጻፍ
አ- spelling ንገረኝ H A
H በቃ A H ኤ ኤች ኤ ብለህ ብቻ ጻፍበት ችግር የለውም
ኤች A በቃ በቂ ነው
ከዛ ሀብ ሀብ print የሚል ነው የሚለው
ምን ምን
ሀብ ሀብ print
no H A ብለህ ብቻ ዝም ብለህ ላክ ቴሌግራም ላይ ላገኘው እኮ ነው ያንተን chat እንዳገኘው እንዲ እንዲያግዘኝ ነው
okay፣ አ- ወዴት ነው የምልከው ግራ ገባኝ okay አላወቅከውም ቴሌግራሙን ዜሮ ዘጠኝ ዜሮ ሶስት
አላወቅሁትም ቆይ አንዴ።
ዜሮ ዘጠኝ ዜሮ ሶስት
ቆይ እስኪ ቁጥር የነገረኝ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት እዛ ላይ ላክልኝ እሺ message ኡንም የምትልከው እዛ ላይ ነው እሺ።
እሺ ልክላለሁ። እሺ ስም ማን ነው?
ሀሚድ ሀሚድ ብለህ ሀሚድ okay። እሺ እሺ፣ እሺ